Ate, look at you.
in in the street?
I'll, I'll go there.
Okay.
ገና አልገባም። ገና አልገባም። ቼክ አደረገ ነበር አልገባም።
ወጪ አሁን አድርገህ ነው?
ነበር ወጪ አድርገህ ነው?
ገና አልገባም። እ ወጪ አድርገህ ነው? ውስዶ አድርገህ ነው?
ልቦስ ነበር። አ ገና አልገባም።
ወደ ቤት ቤት አካውንት አስገብተህ ነው ብር?
አ ወደ በ ወደ በስ ቤት አካውንት አስገባ ነበር።
ከምን አዎ።
ላይ?
የካሴ ላይ ብር እሺ በሳንቲም ነው እ፣ ቻፓ?
አረ በሰ- በሳንቲም ነው በሳንቲም ነው ቻባር ነው በሳንቲም ነው በሳንቲም ፔ ነው?
አ እሺ ሜሴጁን